hello
ያብስራ አቤት።
የህሊና order በስድስት ያዘዘችው እሺ አልደረሳትም አይደለም?
መ- complain ውስጥ ነበር።
እ አይ complain ውስጥ ምናምን አይደለም፣ ምንም ውስጥ አልገባም። ግን picked up ነው የሚለው አሚር እንዳነሳው ነው የሚያሳየው። እና አልተቀበልኩም ቢሮ ነበርኩኝ ብላ ነው refund እንዲደረግላት ጠይቃ ነው።
እስቲ return ውስጥ መኖሩን check አድርጉት።
ከዛስ ከሌለ ከተመለሰ እና complain ውስጥ ተሰርቶ ከዛ ቀን በኋላ ካልወጣላት የ- የ refund እናስደርግላታለን።
እንጂ በዚህ ቀን መድረሱ አይታወቅም።
complain ውስጥ ይኸው complain ውስጥ ደግመን ካላክ ነው ወይ return ውስጥም ከተገኘ አልተላከም ማለት ነው።
እሺ እሺ እሺ